ሄሎ ጤና ይስጥልኝ።
አሪፍ የደውሎልኛቸው እሺ ደውሎ ነው እሺ።
ተቋርጦ።
አዎ አዎ ደውዬ ነበር ተቋርጧል። ስልካችሁልኛል ቴሌግራም እንዳስገባችን የሚያስገባ አማውንቴ ጋር ደግሞ ገብቼ ሳየው ቃና ቢትያ እሺ ማይንት ባላንስ እንዳልገባ ነው የሚያሳይ።
እሺ ለመቀስ በእኛ በኩል ስለተስተካከለ ቃና ቤቶች ነው የምንሉት።
ስለ በእናንተ በኩል እንደተስተካከለ እርግጠኛ ናችሁ? ልካችሁታል?
አሁን ደንበኛችን
እንደዛ እሺ፣ የእነሱን ቁጥር ሰጪኝ ትችያለሽ?
ቃና ቤቶች ቃና ቤት እነሱን ማግኘት የምችልበት መንገድ
እሺ አንዴ ምስሉ ላይ ጠብቀን ደንበኛችን ልጥልሽ።
ይሰማውታል ይሰማል? አዎ።
ዜሮ ዘጠኝ እሺ ሀያ ስምንት እሺ ሀያ ሶስት እሺ
አስራ ሁለት እሺ ሀያ ስምንት እሺ፣ አመሰግናለሁ።
ለምሰ ደውል አመሰግናለሁ። መልካም ቀን ይሁን።
አሜን።